ቤቱሄል ነኝ ቦሎ
ሄሎ አቤት ጤና ይስጥልኝ ዊን አርግቼ እኮ ገንዘቡን አውጥቼው እምቢ አለኝ። ወደ አካውንት ሊመጣ አልቻለም።
አልገባም እሺ አንድ የቤት ቤት ቁጥርህን ንገረኝ እና ቼክ ላድርግልህ እስኪ አንዴ ለምበርክ ለምበርክ ዜሮ ዘጠኝ አስራ አምስት
እሺ የደወልክበት ነው
አዎ፣ መከንባ አዎ፣ ይሄ ራሱ ነው አስራ አምስት ሀያ ስልሳ ዘጠኝ ሰባ
okay፣ አዎ ኪደምበ አዎ፣ ትክክል እሺ እሺ ስንት ብር ነው
አንድ ሺህ ብር እሺ አንዴ መስመር ላይ ጠብቀኝ እሺ check ላድርግልህ አይ